ጤና ይስጥልኝ። የቴስ የበረራ መረጃ ማዕከል ባኮ ምን ልርዳዎ ሰላም ናችሁ እግዚአብሔር ይመስገን።
አለን። ከሳምንት በኋላ የአርብ next አርብ ላይ ወደ ዱባይ ለመሄድ ነበር ለአራት ቀን
ለስንት ቀን?
ለአራት ቀን ከማክሰኞ ድረስ
የዛሬ ሳምንት ነው መሄጃው።
አዎ ከዛ ለአራት ቀን አዎ
የአንድ ሰው
አዎ የአንድ ሰው
እያየወሉት ነው አለው።
እሺ Hello hello
Hello system እያስቸገረን ስለሆነ ነው ወይ መልሰን ደውሎ check አድርገን
እሺ ይቻላል እ ቪዛ ስንት ነው እናንተ ጋር
ቪዛውን ለጊዜው መሰራት አቁሟል።
አሀ
እዛ እየተ- እየተሰጠ ስላልሆነ
እሺ ይሄን የቪዛውንም አንድ ላይ check አድርጌ እነግሮታለሁ።
እሺ ዜሮ ዘጠኝ ሰዓት አሁን የደወሉበት ስልክ ነው አይደለ?
አዎ አዎ ልክ ነው እሺ፣ በሱ እደውልለታለሁ።
እሺ thank እሺ፣ እናመሰግናለን ስለደወሉ። መልካም ጊዜ።
አንተም በጣም